ጤና ይስጥልን። ቤት ረዴት ነኝ የምንረዳው?
ማታ ያሽ ደረኩ እ ማታ
እሺ
ሀያ ሺህ ብር ሁለት ሺህ አስራ ስር ሳርግ አልገባልኝም እስካሁን።
እሺ አሁን የደወልክበት ነው የቤት ቤት ቁጥር
አስር መጨረሻ ሰላሳ ሶስት ስልሳ ሶስት
እ ዜሮ ዘጠኝ አስር ዜሮ ዘጠኝ ሰላሳ አምስት ስልሳ ሶስት
እሺ ሄሎ እ ኮንፈርም አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እሺ እሺ